Hello Hello ሰላም ጤና ይስጥልን።
ጤና ይስጥልን።
አዎ ይስጥልን።
አሁን ደውዬ ነበረ የ stand-up comedy ውን ከፍዬ እሺ ቦታ እዛ ላይ የሚለው normally ይደውሉላችኋል ነበረና ላለውላችሁ confirm ለማለት ፈልጌ ነው።
እሺ፣ ቆርጠው ነው?
ቆርጫለሁ። አዎ እሺ VIP ነው ወይስ መደበኛ?
VIP
እ፣ ችግር የለውም። ትኬቱ ማግኘት እንችል ኢንተርኮንቲኔንታል መምጣት ይችላሉ። የዕለት ዕለትም እኛ እናስተናግዶታለን።
የዕለት ሁለት ከፈለጉ እንደዛም ከ- መምጣት ከቻሉም ኢንተርኮንቲኔንታል አሁን አለን። በስልክ ከስራ ሰዓት ድረስ አለን።
ስለዚህ ነገ ምናምን አሁን እንኳን አችልም ነገ ይቻላል። እሺ ይቻላል። እሺ መልካም ቀን።